ምነካው እንጀራው የሚኮሰኩሰኝ ለእኔ ደረቁ እንጂ በወጡ ማን ሰጠኝ? ለእኔ ደረቁ እንጂ በወጡ ማን ሰጠኝ? እኔ የወደድኳት እሷ እየጠላችኝ እኔ የወደድኳት እሷ እየጠላችኝ ስማዳ ስማዳ ስማዳ ገባችኝ ስማዳ ስማዳ ስማዳ ገባችኝ ጥርስ ውስጥ የገባ ማስቲካ ሆኛለሁ ወይ ላምታለው ወይ ታኝካለው ታሙና ታሳጣኝ ከምሬት አድነኝ ታኝኮ ታኝኮ ከመጠፋታው
የወደድኳት እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ ስማዳ ስማዳ ስማዳ ገባችኝ ስማዳ ስማዳ ስማዳ ገባችኝ ያውና እዛ ማዶ ይታያል ቤታቸው ያውና እዛ ማዶ ይታያል ቤታቸው ያልጋ ወራሽ አባት ግርማዊነታቸው ያልጋ ወራሽ አባት ግርማዊነታቸው እሷም ልጅ እኔም ልጅ ተጋቡ ይሉናል እሷም ልጅ እኔም ልጅ ተጋቡ ይሉናል የተሰቀለውን ማን ያወርድልናል የተሰቀለውን ማን ያወርድልናል ተማምለን ነበር እንዳናንቀላፋ ተማምለን ነበር እንዳናንቀላፋ ተኝተሽ ተገኘሽ መተማመን ጠፋ ተኝተሽ ተገኘሽ መተማመን ጠፋ
እኔ የወደድኳት እሷ እየጠላችኝ ስማዳ ስማዳ ስማዳ
እኔ የወደድኳት እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ ስማዳ ስማዳ ስማዳ ገባችኝ ስማዳ ስማዳ ስማዳ ገባችኝ ሄድኩኝ ሄድኩኝና ቀረው ከዳገቱ ሄድኩኝ ሄድኩኝና ቀረው ከዳገቱ ሬሳሽናሽ በሏት ያችን ከንቱን ሬሳሽናሽ በሏት ያችን ከንቱን